ጤና ይስጥልኝ ብርቱካን።
ጤና ይስጥልኝ። ሰላም ናችሁ?
እግዚአብሔር ይመስገን። ምን ልርዳዎት?
ሰላም ነው። እንትን ነው ምንድን ነው እኔ deposition ኡ እንትኑ እንትን ሆነ close ሆነ።
deposit በቴሌ ብር ነው የፈለጉት?
አዎ
እሺ፣ ስልክ ልስጦትና በእኛ deposit ያድርጉ። ሄሎ?
በራ- በራሳችንስ አንችልም?
እ?
በራሴ በራሴ እንትን ማድረግ አልችልም?
አ፣ ለጊዜ እየሰራ አይደለም። ሄሎ cash ካለት በሱ ይጠቀሙ
አይ እሱ የለኝም። ወይም እንትን ላድርግ እንደ እናንተ ወይ ደግሞ እንትን አለ?
መጠበቅ ይችላሉ።
እንትንስ አንድ ጥያቄ አለኝ እንደ አጋጣሚ ነው። እ፣ አንድ ዝም ብሎ ከ over እንትን የሚል አለ አይደል? በ- እሺ።
ከሁለት ከአንድ ነጥብ ስምንት በላይ እ፣ odd ያለው ከቆረጥ አሁን በሁለት ነው- በሁለት ነው fail ያደረገው።
እሺ፣ አሁን ምንድን ነው ለምንድን ነው የማይመለሰው ግን
ስንት ነው odd ኡ?
odd ኡ እ፣ አንድ ሺህ ስድስት መቶ ሀያ በቦነስ ነው የቆረጡት?
አዎ ለዛ ነው
እ?
ለዛ ነው በቦነስ የተቆረጠ ቦነስ የለውም።
አይደል አዎ
ኦኬ ታንኪ ዩ እሺ።